hello ጤና ይስጥልን ቤት ቤት አዎ ልኬያለሁ፣ ቪዲዮም ልኬያለሁ። ያው
የዜሮ ሶስት ቤቱ ላይ ነው የላከው። ስምህ ማን ነው ወንድሜ?
እ
ቴሌግራም ላይ የላክበት ስም ማን ነው?
አብዳሊ
ዜሮ ሶስት ቤቱ ላይ ነው የላክልና ምንድን እየ- ማን የሚያወራ ሰው አለ አብዲ?
እ የሚያወራክ ሰው አለ ወይ? ቴሌግራም ላይ እ የሚያወራክ ሰው አለ? ከአንተ ጋር እያወራ ያለ ሰው?
የለም
እሺ አንዴ hi በለኝ እንዳገኘው። text ህን አላገኘሁትም። እሺ ስልኩን ዝጋና hi በል hi በልና ጻፍልኝ። ስልኩን ዝጋና ሚሴጁን ሀይ እንዳገኘው። እሺ አዎ የላከውን እንዳገኘው hi በልና ጻፍ።
እ
hi በ- በልና ጻፍልኝ። ሄሎ
ሄሎ ሰማኸኝ አ? ወንድሜ hi አዎ።
በልና ቴሌግራም ላይ ጻፍልኝና የላከውን message ላገኘው ይቻላል።
ብዬ ላክ
አ ግን አልገባም። እዚህ እኛ ጋር network ኡ network ኡ ቆርጧል።
አዎ፣ ስልክን አዎ፣ ስልክ እያወራህበት ከሆነ አይገባም ወይ ስልኩን ዝጋውና አ
ይገባል። ስልኩን